ትችላለሽ። ተቀበ የትኛው ካሸራ ስንት ብር ነው በይውና ከዛ ትደውይለታለሽ።
Hello ሌላ አማን ወይ Restart አድርገው ሲጨርስ ደውልልን እሺ፣ ወይ ቴሌግራም ላይ ጻፍልን።
እንትን አልሽው ጨረሽ?
ጭኜዋለሁ ግን like display ማስተካከል ስላልቻልኩኝ busy እየሆነብኝ ነው። ለዛ ነው restart ያደረኩት።
እንጂ game ኡ ሰርቷል አይደለ?
game ኡ ሰርቷል፣ ግን display ው አልተስተካከለም። ግማሹን ነው የሚያሳየው። display ው መስተካከል አለበት። ወይም ስትከፍተው display setting ላይ ገብተህ አንድ ሺህ ሁለት መቶ ሰማንያ በሰባት ሀያ አድርገው።
አንድ ሺህ ሁለት መቶ display።
ሰማንያ በሰባት መቶ በሰባት ሀያ።
የሁለቱንም ማለት ነው።
አዎ የቲቪውንም የዴስክቶፕንም በቃ እሺ፣ በተቻለ- አንደኛውንም desktop ልክልሻለሁ። እሺ፣ እ፣ ላክልኝ፣ ይሄን desk ላክልኝ። እሺ አማን።
ቴንክ ዩ።